Hello.
ሄሎ
Uh, this is
ሄሎ፣ ደንበኛችን የሚል ሰው ይሰማል።
hello.
ሄሎ
አቦ ኢንሹር አድርጌ ብር እኮ በየት እሺ፣ በዚህ ስልክ ቁጥር ነው ደንበኛችን ስትወስ።
አ በዚህ ቁጥር እሺ፣ ስንት ብር ነው ዊዝድሮ ያደረጉት?
አንድ ሺህ አንድ መቶ ሀያ አምስት አንድ መቶ አምስት ብር። እሺ፣ check ላድርግሎት። እሺ፣ ጠብቁ።
አንድ ሺህ አንድ መቶ ሀያ አምስት
እሺ፣ ትንሽ ጠብቁ፣ check ላድርግሎት። ትንሽ አንድ መቶ አምስት ልውል ምን ተስኖት ታደሰ ነው ፔን ፕሮሰሲንግ እያለ ነው። ደንበኛችን ይገባሉታል።
ሌላም ደግሞ አንድ ጥያቄ አለ ምን አልከኝ?
አ፣ ሌላ ደግሞ አንድ አባ ጨዋታ ጨዋታ ቆርጬ ሁለቱ አልፎ አንዱ ደግሞ ጨዋታ ኮስቦ እንደረና እንዴት ነው የሚሆነው?
እሺ ኮዱን ይንገሩኝና ቼክ ላድርግሎት። የካሸር ኮድ ወይም ደግሞ የእርሱን በስልኩ ወይ cashier code እናውጣለን።
እሺ የ cashier ኮዱን ይንገሩ። ሄሎ
ሄሎ አንዴ ልነግርሽ ነው።
እሺ እሺ እሺ
መልሼ እንደውልሻለሁ። ዳታ አይሰራም።
እሺ እሺ